Minha Maurício, o acúmulo de dados.
Hello.
Hello,
Uh, Isama, ኢሰማን ለመኛች በ- በአሪፍ ላይ የሆነ ሳንቲም ጃምቦ ላይ ውድዶ አድርግቼ እስካሁን አልወጣም። ብሮሰስ ላይ ነው፣ ትናንት ማታ ማለት ነው።
እሺ፣ እኛ ጋር ደውሎ አመልክተው ነበር።
አይ የመጀመሪያ ነው። አሁን አሁን እዚ ከአሁን ብዛል ደወል ቁጥሩም ደ- የስ- ቁጥሩ ደግሞ ዜሮ ዘጠኝ ሀያ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ
ሀያ ሁለት ሀያ ሁለት ዘጠና አራት ዘጠና አራት ሰማንያ ሰባት ሰማንያ ሰባት ስንት ብር ነበረ?
አምስት ሺህ ብር
Hello
አ- አምስት ሺህ አምስት
ይሰማዎታል?
አ- አብዲ
የእሱ ድምጽ እየተቆራረጠ ነው። ደንበኛችን የኛ አ- ይሰማዎታል?
አ- አ- ስም አብዲ አብዲ ብራን
ምን አሉኝ?
አብዲ አብዲ
አብዲ። እሺ፣ አዎ።
ብሩ ስንት ነበረ?
አምስት ሺህ
እሺ፣ ወደ ምን account ኦት ነው ሊያስወጡ የሞከሩት? ከጀርባ- አረ ወደ ወደ ወደ ቴሌ ብር ውዝዶ አድርግቼ እህ፣ ወደ ቴሌ ብር ነበረ።
እሺ፣
እሺ መች ነው የሞከሩት ያሉኝ?
ማ- ትናንት ማታ ነበረ።
እሺ የሰጡ መረጃ መዝግበናል። አሁን screenshot እንዲልኩልን የኛን የቴሌግራም ቁጥር እንንገሩት
ዜሮ ዘጠኝ ሀያ ዘጠኝ
የኛን እንንገሩት እና የቴሌግራም ቁጥራችንን እርስዎ እሺ ይላኩልን አለኝ እሱ አለኝ።
አሉት። ስለዚህ አዎ ያንን screenshot ይላኩልን።
እሺ እሺ እሺ ደንበኛችን ሌላ ምረዳዎት ነገር አለ?